ጤና ይስጥልኝ። ስፖርት ዋኮም ልወዳው ጤና ይስጥልኝ። እንዴት አደርሽ?
እግዚአብሔር ይመስገን።
ቅድም ደውዬ ነበር አጋጣሚ እና እንትን ላክልኝ ቴሌግራም ላይ ነበር ልኬ ነበር በቴሌግራም ልኬልሽ ነበር።
እሺ ማን ነው የሚለው የቴሌግራም ስም?
withdraw አድርጌ ነበርና እሺ ማን ነው የሚለው የቴሌግራም ስሞት?
እ ብርሃነ ዜሮ
ብርሃኑ ማን ነው?
ገብረ እግዚአብሔር የሚለው
ብርሃኑ ገብረ እግዚአብሔር ስልክ አዎ፣ ቴሌግራም ላይ
G dot H E R ነው።
አዎ ዜሮ ዜሮ መጨረሻው ነው ስልክ
አንዴ ቆይ እ ብርሃነ G dot G dot H E R እስቲ hi በሉኝ አንድ ጊዜ እየመጣልኝ ስላልሆነ ስሞት ድጋሜ ስልኩን ሳይዘጉ
hi ብዬዋለሁ። በዜሮ ስድስት መጨረሻ ስልክ ነግራኝ ነበረ። ሰላሳ ዜሮ ስድስት መጨረሻ ማት ስልክ በዛ ነው አሁን የላኩት።
H Y ብለው ነው የላኩት።
አዎ H Y ዋ ያ
B dot B love ነው እሺ የሚለው ስሞት።
እንደዛ ነው የሚለው እንትኑ
አዎ የትኛው ነው?
ትክ- ልኬዋለሁ screenshot ልኬዋለሁ በዛ ቆይ እኮ እንትን ላድርግ የትኛው እንጂ።
ነው? የትኛው ነው?
withdraw የሚለው አራት ሺህ አንድ መቶ የሚለው
አራት ሺህ አንድ አየሽው?
መቶ አዎ በመሀል ያለው withdraw የሚለው
እሺ አራት ሺህ አንድ መቶ ነው አይደለ? ስልኮትን ይንገሩ።
ዜሮ ዘጠኝ አስራ አራት
እሺ
ዜሮ ዜሮ ዜሮ አንድ ዜሮ ዜሮ
ዜሮ ዘጠኝ አስራ አራት ዜሮ ዜሮ ዜሮ አንድ ዜሮ ዜሮ ዜሮ ዜሮ ያ
እሺ አስተላልፍለታለሁ።
እሺ ስለዚህ ልጠብቅ እዛ እሺ አዎ
እሺ thank you እሺ አመሰግናለሁ እሺ እሺ